ሽማግሌ አቀበቷኛል። አትከፋ ወዴ ወይ በል ትገኛል። እንዴነ እንዴነ እስቲ ጅበሉላት አግራት ንሳ እየቀዠፈባት ታጎራሎች አሉ ሰው ታገሩ ሲሄድ ይበዛል ወይ ነው ተወንተውኩህ ረሳሁ እርሳኝ እንደደረቀ ጠጅ እየጣልክ አታንሳኝ ጨዋታ ጥሩ ነው እስተ ጊዜው ድረስ ሲያፈቅሩ ብቻ ተጠሎ አለመድረስ አደራሹ ቤቴ ጠንበለን ማገሩ ምን ያስጨንቀዋል የመንደሩን ሰው የመጣውን ዕዳ እኔ ልችለው እግዚአብሔር ይልሽ አንድ አምላክ ጭምር አስቀርተሽዋል ፍቅሬን በጅምር አንተ ጥቁር ልጅ ዘር ተቆርቋራ ክንፍ አወጣሁልህ ልበር እንዳሞራ እናና ለእኔ አማራና ሳይንስ ዋከንበል አድርገኝ ምን አገር ቢሰፋ እንደ አማራ ይገኝ ታልተቀጠቀጠ ታልተቀጠቀጠ አይበላም ቋንጣ የዋክሽሞች ሀገር እንዴት ነው ስቆጣ ምን ያስለፈልፋል የአንዱን ሀገር ታንዱ ምን ያስለፈልፋል የቆጤም ሀገሩን የመጣበትን ስናውቀው ነገሩን ሀገሩ ንጉስ ነው ገንዘብ ነገ ያልቃል money ነገ ያልቃል argent ነገ ያልቃል ክፉ ነገር ተወድመች ይነቃነቃል ፍቅር ሰው ገደለ ሲሉም አልሰማሁ ያከሳል ያጠቁራል ሞክሬዋለሁ ሆዴ እየነደደ ጥርሴ እየከለሰው አሁን በጎ አዳሪ ይመስለዋል ለሰው ሸባኝ እንደጠጣ ውስኪ እንደደገመ በውሃ ሰክሬ ወዳጄን ሰደድኩት ክፉ ተናግሬ እሱ አስታርቁኛል እኔ አስታርቁኛል ሁለታችሁን ኩሩ እባካችሁ ሰዎች የዛሬን ሸምግሉ እባክህ አንቱ ሻ ና ተላከኝና አንተ የሰው ግቢ ወይም የሰው አጥር ትደፍራለህና ብታገኝ ንገረው ብታጣ ቶሎና ዋ ብሎ መመለስ በአንተ ያምራል እንጂ እናናለኔ እናናለኔ እባክሽ አንድመት ተላክኝና አንቺ ሰው አልጋ ትደፍሪያለሽና አንቺ ሰው አልጋ ትደፍሪያለሽና እባካ ሞራ ያጥቁራ ሞራ ና ተላከኝና አንተ ሰው ጣራ ትደፍራለህና ብታገኝ ንገረው ብታጣ ቶሎና ዋ ዋ ብሎ መለስ በአንተ ያምራልና አሞራ ድጄ አሞራ ሆኛለሁ የትኛው ዛፍ ላይ ባርፍ አገኘዋል? ያ ጥቁር አሞራ ግንባረ ቦቃው ዋብሎ መለየት ማን አስተማረው? እስቲ ጠይቁልኝ ምንድን ነው ነገሩ? እንደ ነፍሰ ገዳይ ሄድከው ታገሩ እስክትመጣ ድረስ ስታዩ ቢሸኩል ፊቴን ዙሬተኛው በበረርክበት በኩል እረት አገር ልጅ እንደ ራስ ነው ፍርድ ጭምት ያሳብዳል ዳርና መውደድ ስምክን እንዳልጠራው ይበላዋል ቡዳ እንደው በሆዴ ውስጥ የኔዳ የኔዳ እሳት ተነደደ መች ገዳ ላመድ እንዲህ ነው ሰው ሁሉ አጥፊውን የሚወድ ወፊቱ ብር በይ ጠይቀሽ ነይ እኔ አጣው አምሳያ አንተ አገኘህ ወይ የተኛህበት ሳታመለክተኝ ስታዞረኝ አደርግ ስታንከራትተኝ ምን ወዳጅ ባበዛ በጮኛ ብሰክር በላበር ብሰክር አንተን አረሳም ስላሴ መስክር የአየር በራሪዎች የአየር በራሪዎች ወድጀት ነጂ እጅግ ሰው አጠቁ ከተኙ ወዲያ ነው ሱሪ የሚያስታጡ እግዚአብሔር ይልህ አንድ አምላክ ጭምር አስቀርተዋል ፍቅርን በጅምር